እንኳን ለአዲስ ዓመት በሰላም አደረሶ። ታሜጋስ ለበርካታ ዓመታት በሴቶችና በወንዶች ዘመኑን የተከተሉ ደረጃቸውን የጠበቁ አልባሳትና ጫማዎች ያውቁናል። በደንበኝነትም ከዓመት ዓመት አብረውን ስለዘለቁ ደስ ብሎናል፣ እናመሰግናለን። ታሜጋስ አዲሱን ዓመት በማስመልከት አዳዲስ ያስገባናቸውን ደረጃቸውን የጠበቁ የወንድና የሴት አልባሳትና ጫማዎች እንዲጎበኙ እንደ ሁሌው እንጋብዞታለን። ታሜጋስ ዘመኑን የተከተሉ ውብ አልባሳትና ጫማዎችን በተመቾት ቅርንጫፎቻችን ማለትም መገናኛ ታሜጋስ ሕንፃ፣ ሴንቸሪ፣ ዘፍመሽ፣ ፍሬንድሺፕ፣ ደንበል እንዲሁም በተለያየ ቦታ ባሉን ተጨማሪ ቅርንጫፎቻችን ይጎብኙን። ታሜጋስ ራዕያችን ገና ሰፊ ነው። ታሜጋስ መልካም አዲስ ዓመት። ታሜጋስ